ወዬ
እስኪ cancel በይው እስኪ
እሺ
አዎ በቃ ይሄንን ውጭና license አለሽ አ
ሙዚ ስልኬ ላይ ነበር ቴሌግራም ላይ ቴሌግራሜ ደግሞ ጠፋ ገና ላወርድ ነው
እሺ እኔ ልግባ ማለት ነው ቦሌ ላይሰንስ እሺ ወረዳ ስንት ነው አራት
አንድ ምን ያልሽ ቆይ እሱ ሌላ ስራ ስትፈጠራ አንቺ አንድ ሰው መስራት አይሰማም ድምፅ
አይ ሌላ ሰው እንደምታውቂው ሌላ ሰው የሚያወራ
ሌላ ምን
ሌላ ሰው ነው እያወራ ያለው ነው እንዴ ሙዚየም መስሎኝ እኮ ነው የሚያወራው ለታክሲ ኮፒ ላደርግ ነው ዋዬ አይ እንትን ነው ባካፕ ሊያዝ ከዛ እሱ እየፈለገ ስለሆነ ላይሰንሱን አዎ እሺ እስከዛ ባካፕ እሺ
እስከዛ ለሰች hello ዋይ ይሄን ታዩና ሌላ ደግሞ ኮምፒውተር እንትን የሚጠይቅ የለ
password እና እንትን ስም ገና ስትከፍችው ስትከፍችው አዎ አይ እስካሁን ሁለቱ እንደዚሁ ነው የሆነው እንዳሁኑ ነው ነው ግን እንትን የለውም ይሄ file to copy የምትለዋ folder የለውም አንደኛውም ኮምፒውተር ላይ
አይ አሁን እኮ ይኸውልሽ ሶፍትዌር ሚል ላይ ስላልገባሽ ነው ዲ ገብተሽ ከዚያ ሶፍትዌር ሚል አለ አረ እሱ ያው ችግር የለም።
ነው እንጂ አለ እስኪ ሌሎቹንም ሰኪያቸው በቃ ይሄን እና እያየ ነው ነው
አዎ ፋይል ቱ ኮፒ ያገኘሁት አይ በቃ አዎ አንደኛው ያገኘሁት እንደዚሁ ነው ሙዜ ሁለቱም ሌላ ገና አራት- አልተፈታው በቃ እነሱን ክፈችሽ
ይሄኛው ልጨርሰው ነው
zero four license ኡን አገኘኸው
የጻፍ ነው ነው E seven hyphen zero ስምንት ዘጠና ዘጠኝ three E zero eight አዲስ ነው zero eight four eight nine seven ነው hyphen አለው ታውቃለህ እሺ two five seven F five B two eight nine
እሱን ለመቅረፍ ፋይቭ ሰቨን ዋን ናይን ሲኤ ቢ ፋይቭ ቢ ፋይቭ እንዴ ቆይ ቆይ፣ ቦሌ አይ ተሳስቻለሁ። ቦሌ የሶስት ትንሽ
አራት ክላይንት ነው ክላይንት ካንስል በል። አዎ። አይ ቆይ፣ አራት አንድ ሁለት ዜሮ ኤፍ
ዲ ኤን ደግሞ ወረዳ ነው
አዎ፣ zero F አልኩ።
zero eight እሺ D five D five CF DF
D five
CF DF DF C four seven E seven two A A A ሶስት A ማለት ነው seven three eight four seven three eight five eight one five five eight one five D eight zero A D eight zero A one two zero D one two zero D hello አለን አለን አዲስ ከተማ እ?
ቦሌ ወረዳ ስንት ነበር የምደውልልህ?
እሺ
ባለሙያዎቹ ሊያነሱት ስላልቻሉና የሆነ የሚተጋገን ነገር ነበር በእናትህ ወረዳ ስንት ሶስት እ?
ወረዳ ስንት አልከኝ?
ወረዳ እሺ
እና ጉዳዩ ምን መሰለህ እም
መጀመሪያ ላይ ፎቶና የክብር ጋብቻ የመሰሉ ማለት ነው።
ወላርከው እሺ። sorry password አስገቢልኝ።
እሺ ለቀደመውም ብያለ ነው።
ኧረ ኧረ ምንም አልተነካም። cap በርቷል፣ cap በርቷል መሰለኝ።
እኔ ጋር አልበራም፣ እናንተ ጋር።
እሺ አጥፍቻለሁ። አዎ።
እሺ ቆይ ድጋሜ ልጻፈው።
እሺ
hello ኬስቱ ድረስ አለ አይደል? record ኡ እስከ ኬስቱ
እንትን ያው አሁን ገብቷል።
print ልታረግ ስትለው ወይስ ከዛ ፊት ነው? hello ከዛ ፊት ነው print ከማድረግ በፊት እንዴት ነው ይመጣል?
ስናየው blank ነው።
ያላገባ ነው ያላገባ ነው።
ታዲያ ያላገባ ያው add active ትሆንለች። ከዚህ በኋላ የተለመደ ነው። አሪፍ ነው።
ኮፒ አድርገህ ሀዋላ አይደል license ኡ ይዤዋለሁ።
አዎ።
በቃ የሚያመጣው ኢራር ነገር አይደለም። ምንም ያው ያመጣል መጥቷል እኮ።
የሚጽፈው ኢራር ብቻ የለም።
አክቲቭ ሆነች አይደል? አይደል? ላይሰንስ የሚጽፈው ኢራር አለ።
አዳልከው እንዴ ወይስ ልበላው?
አድ በይው።
እሺ
ያው
ልከዋል ቴሌግራም ላይ ለጥቆች አይሲቲ ቴሌግራም ክሊክ አድርጊና ፔስት በይው።
እኮ እያለ አንተ አሁን መጣ አይደል? በቃ እ፣ መጀመሪያ ምን የተስተካከለ finish active ምን ጋብቻ አዎ ትላለህ።
በቃ አሁን እንትን ታደርጊያለሽ።
አለቃ
አለቃ ግን እንትኑን backup save አላልኩም። ቆይ
እሺ
finish ትንሽ ነው።
ልበለውና እሺ አዎ፣
ያው
በቃ እንትንም በዛው ቼክ ታደርጊላቸዋለሽ ምን የሰኪሪቲ ፕሪንተር ጋር ወይም ደግሞ ሌላ ፕሪንተር ጋር
ከሴክሬት ያደርጋል።
ፕሪንተር ጋር እሺ ማለጉ ኮኔክት ኮኔክት አዎ። ምክንያቱም አላስም ነገር ይጠይቃቸዋል።
ጠፍቶብኛል። በእናትህ ፓስዋርድ ይጠይቃቸዋል።
እና እሱን ፓስዋርድ የቅድሙን አሁን ያስገባነውን ፓስዋርድ ነው።
አዎ አሁን ያይላል እስኪ እንትኗን ኖትፓድ ክፈችልኝ። እኔን ጥንቃቄ ሙት ያደርገኝ ለምንድን ነው? ክሊክ አደረገ የከፈተልኝ ይሄኛው ነው ይህን አጥፊ ኪዩን አጥፊ
ሲውል ላጥፋው። እሺ አሁን
ሴቫዩና ባካፕ ሴቫስ በይና ባካፕ ላይ ሴቫስ በይ
አዲስ ከተማ ወረዳ ሶስት ኮል ምን ላይ ነው? ምን ላይ ነው?
የጋብቻ ተከላ
እ፣ ሲ ላይ ጋብቻ ተመለከተ
ዲ ዲ ዲ ፎቶና ምንድን ዲ ነው ላይ ዲ
ወረዳ ሶስት አዎ፣ ከዛ የት አለ?
ሶፍትዌር ቅድም እዚህ ጋር ስላልገባሽ ሶፍትዌር አዎ፣ ከዛ ፋይል ተኮፒ ሲሆን አሁን ደግሞ እንትን ያለ እና ባካፕ እንትን እናደርገው ስል ብላንክ ስሙትን በዩ ባካፕ ምን ላይ ነው?
ባካፕ በዩ ፋይል ኔም
ምናምን አለ እኮ ጋብቻ ላይ በቃ ሴቭ
እሺ ያላገባ ነው ስለ ያገባ ከዛ እንትን ትቀረናለች በ X access እሺ ምን እሷን አልወሰድሽም ያች ኮምፒውተር ላይ LIC አለች አይደል?
ራሱ እሷን ውሰጂ።
ምን ላይ ምን ላይ ላይ ሰጥተን ትችላለች። ላይ ላይ ቅድም ላይ ላይ ወደ ላይ መጀመሪያ ላይ ያለችው እሷ እሷን ኮፒ አድርገሽ ውሰጂ።
okay እሺ
ኮፒ አድርገሽ
ምን ላይ እንትን ላይ ድራ- እንትን ላይ ነው ባው backup folder ላይ ፔስት ልበለው።
ኦልሬዲ ቅድም ወስጃለሁ። ቅድም ወስደናል ላይ ስለዚህ ተይው።
ሪፕሌስ አር
እንዲሁ ከዛስ ምንድን ነው ሳትወጪ- የቀረው?
በቃ ጨረሽ። እንትን በይ ቨርሰስ ቼክ አድርጊላቸው።
ኮፒ አድርጋ አምጣው እንጂ አንተ እም። ግን ኮፒ አድርጌ ባካፑን እኔ ዴስክቶፕ ፔስት ልበለው አንዴ
እሺ ግን አሁን ለዛኛውም የግዴታ ቲም ቪው ልስጥሃ ወይ ስልኬ እንዳ እንትን ልበል። ስራ ይዘሃል ሌላ ስራ ኪዎቹ
ይበቃሻል።
ኪውን
ሄሎ ማሚ ኪዎቹን
እ የላይሰንሱን ማለት ነው። ቴሌግራሜ እኮ ጠፋ በእናትህ።
ይህ የአራዳ ስንት ነው? ምንድን ነው?
ታረም እርግማት የአሁኑ ስንት ነበር? ክላይንት ቦል ያደረገ የሚደረግበት ቴሌግራም ክላይንት ስንት ነው?
ክላይንት ቅድም ስንት ነበር የሰጠኸው?
ከፍተን እንየው እንጂ ረሳሁት።
ሄሎ እሺ የእናንተዎች የሚልኩ ክላይንት አለ ያው ይኸውልህ
አለህበት አንተ ለአልማዝ እ፣ በርሳቱን ቼክ ላድርገዋ።
ስለሌለች አዳር እንዳትበላት ኢትዮጵያ ስለሌለች እየተሰራ ስለማንኛውም ይሄኛው ሴሪያሉን ይዘኸዋል አይደል?
በቃ የዚህኛውን ጨረስሽ። የዚህን ፒሲ አሁን ምን ማድረግ ብቻ ነው።
ምን ቨርሰስ አውርደሽ አለች መሰል ቨርሰስ አለች? አዎ አለች።
ቼክ አድርጊው።
እሺ እና የዛኛውን ቲቪ ልስጥ ወይስ ቢዚ ነክ?
ፍጭን ፍጭን ሙዚ የራሱ ሪቪው ነው እየጠበቀች ነው
እሺ ስለማይሰራ ነው።
እኮ እንትኑ ነው ግን እንዳሁኑ ፓስዋርድ ብቻ የሚጠይቅ ሳይሆን ዩዘርኔም ፓስዋርድ የሚጠይቅ ካለሽ
አይ ዩዘር ኔም እና ፓስዋርድ የሚጠይቅ የለም መግባቷ ነው።
የለም ዩዘር ኔም ሁሉ እና ፓስዋርድ አይ በቃ ሁለቱም ያበራዋ ሁለቱም ያበራ አብራቢው አብራቢው አራቱን አብሩትና ከፍተው ይዩት ነው።
እሺ ይሄኛው ይቅር፣ ሁለተኛው ይቅር። ሙዜ ኧረ እሱንም አስር ያንቺ ጎል እነሱ ያብሩ ግባ ኪዩን ትሰጠኛለህ ብዬ ነው። አዎ።
ይኸውልሽ ክፈቺና ኪ በቃ ከዚህ በላይ ስለሌላቸው ዌብ እንዲጠቀሙ ነው ቼክ እያደረግሽ ይሄ አንድ ብቻ ነው እንዴ ላይሰንስ ያለው የቦሌ አራ አንድ አዎ አረ
ኧረ ብዙ ስለዚህ ነው ዌቡን ብቻ ነው ቼክ ማድረግላቸው ዌቡን ብቻ ዌቡን ቼክ ታደርጊላቸዋለሽ በቃ ይሰራል ተጠቀሙበት ኮምፒውተሩ ልታዩት አይደለም የመጣው ናቸው እሺ ፓስዋርድ እና ስም የሚጠይቅ ካለ መልሼ ደውልልህ ቼክ አድርገህ አዎ እሱን እሱ ነው ስለዚህ ሌላ- ላይሰንስ አንድ ብቻ ራሱ ነው አንድ።
ያለው ማለት ነው። ሙዜ ግባ።
እያለ ነው እያወራ ነው ይኸው ልኬልሃለሁ ቼክ እሺ በቃ እሺ፣ ዌቡን ቼክ አድርጌ ተነጋግረን በአንድ- በአንደኛው ጣት እንዲሰሩላቸው
በባል በባለ አንዱ አሁን አድርገው እንትን እየደወሉ ነው ዲቫይ ዲቫይሱ ሙዜ በቃ ደውልልሃለሁ ቼክ ላድርግና ዌብ እሺ ካልፈረስ ከፍላለሁ አይ
ወረዳ ስም አዎ እየሰሩ ነው እምቢ አለን አሉ
እሱ ጋር ፊርማ ላይ እሺ